ጤና ይስጥልኝ። ሁሉ ስፖርት ነው ባኮሚለት ነው።
ጤና ይስጥልኝ እመቤት እንትን ነበረ ጠዋት withdrawal አዝዤ አንድ ሺህ ብር ከ wallet ኤ ቀንሶታል። ወደ ቴሌ ብሬ ግን አልገባም።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
አልገባም። ምን ፎቶ ላንሳልሽ? withdrawal ጋር ከ transaction history ላይ
transaction history ጋር እሺ፣ ይግቡና ባንክ transaction ውስጥ ገብተው አሁን ያልገባሉትን transaction ፎቶ ያንሱትና በቴሌግራም okay።
ይላኩልን።
እሺ፣ እሺ፣ ቁጥር ያዙኛ ነው ቴሌግራም
እሺ። ገል- ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ፣ እሺ።